ወይ ሄሎ ገዛሉ ይዘው ወጥተሃል? አመጣ
አዎ አ
ምግቡን ይዘው ወጥተሃል? አ?
ወጥቻለሁ። አዎ እሺ፣ የእቃ ግን ከዛ አልቋል።
በኋላ እሱን እንግዲህ እኔ ይዘህ ካልወጣህ ብዬ ነው ደግሜ የደወልኩት። በቃ እሺ።
እና አሁን ታይም መስተካከል እኔ አልወስንማ ገዛልዬ። ወንታ የሚያስተካክል እኮ ፎሎ አፕ የሚባል ዲፓርትመንት ነው።
አ
follow up የሚባል department ነው የሚያስተካክለው፣ እኛ አይደለንም። ደውለህ ከጠየቅህ ግን አስተላልፍልሃለሁ።
እና ደውዬ ጠይቄያለሁ እኮ አስተላልፏ። እንዴ አሁን ገና ነው የሰጡኝ።
እንዴ አምስት ደቂቃ ምግቡን ቀረ።
ገና ይዤው እየወጣሁ ነው። ጨርሻለሁ ነው ያልከኝ ገና ይዤ እየወጣሁኝ ነው።
እና on time እኮ የሚስተካከለው ለ customer አድርሰህ ስጨርስ complete ሳትለው ነው አስተካክሉልኝ ተብሎ የሚጠየቀው እንጂ አሁን በጠይቅልህ አሁን ነው እንጂ ልጠይቅልህ አሁን የሚጠየቀው።
ጨርሶ ሳላስታፍለት ብዬ ልጻፈው ልጻፈው አስተካ ጨርሶ አለ- አስተካክሉለት ብዬ እንደ ጨርቅ ነው አዎ።
የሚያስቡት። ኮምፕሊት ይሉታል አስተካክለው። እንደዛ ገዛልኝ